hello ሰላም ጤና ይስጥልኝ። ቢስቤት እባክዎ ያው ቤትልን አሁን እንትን account ኡን ከፍቼው ነበረ ግን እሺ
ከዛ deposit ለማድረግ
እሺ አልመጣ አለኝ። ቴሌብር ከቴሌብር ወደዛ ለማድረግ ነበር
ምንድን ነበር አልመጣ ያለ አባ መቶ ሙሉ ይታያል፣ ግን እንትኖቹ አንሰዋል። ቴሌብር ራሱ ስነካው አልሰራለን። በጣም okay።
ትንንሽ ሆኖ ነው የመጡት።
እኮ አባቴ አው ከመጣ ታዲያ ዋናው እኮ የስልክ ወይ zoom አድርገውና እ እንትን ማለት ነው መምረጥ ነው እንጂ ማነሱም እንትን ማለት እኮ ከ transaction ኑ ጋር ምንም ችግር የለውም።
ነው አይደል? እሱን አሁን zoom አድርጌ ም፣ ቴሌብርን መንካና
አዎ አዎ አባቴ ቴሌግሩ- ቴሌብሩን ልካውና ከዛ ከቴሌብር ውስጥ የምታደርገውን amount መጠን አስገብተህ
እሺ፣ zoom ማድረግ ብቻ ነው ማለት ነው።
አዎ zoom አድርገውና የ- ማነሳቸው መተልቃቸው ምንም እንትን የለውም። እሺ effect የለውም።
እሺ፣ እሺ፣ በቃ ከ system ኡ ጋር የተገናኘ ነገር አይደለም። እሺ እሺ፣ እሺ፣ እሺ።
እናመሰግናለን ስለደወልክሽ። መልካም ምሽት።